ጤና ይስጥልኝ ቤት ሄሎ ሄሎ አቤት ከእንትን transfer ማድረግ ፈልጌ ነበር ከቴሌ ብር ከምን ከቴሌ ብር እሺ
አይሰራም እንዴ?
ከቴሌ ብር እንትን ለማድረግ ነው አይደለ deposit ለማድረግ አዎ deposit ምኑ ነው እምቢ ያለክ
transfer አያደርግም failed ነው የሚለው
እ ማለት ተ- ቁጥሩ ተመሳሳይ ነው ቴሌ ብር የምትጠቀምበት ቁጥር አዎ፣ እና ቤት አዎ፣ ቤት account ተመሳሳይ የምትጠቀምበት ቴል ካለ የ system ችግር ነው የሚሆነው እና ደጋግመህ ሞክረው እንደዚህ ይሆናል አንዳንድ በቀደም ምክንያት ዕለታም እንደዚህ ነበር
እ ይሆናል አዎ ያጋጥማል እና እስኪ ደግመህ ሞክረው ወይ በቻፓ ሞክረው ሌላ በቻፓ ነው ሲቢኢ ብር መጠቀም ትችላለህ
okay በዛ ይሰራል አዎ ሲቢኢ ብርም መጠቀም ትችላለህ። በሱም እየቀያየርክ ሞክረው እስኪ ሳንቲም ፔምቢ ካለ በቻፓ ምናምን እያደረግክ ሞክረው።
እሺ እሺ መልካም ቀን።